ጤና ይስጥልኝ አሪፍ ነኝ ማለት ነው። የሞከሙለር ዳዊት
አብሮች ስልን አሁን ትራንዛክሽን ፍጥኝ ትይዛችሁብኛል። በቴሌግራም ላችሁ ልኬላችኋለሁ።
እሺ ማን በሚል ስም ነው የላኩልን?
በዚህ ስልክ ቁጥር አድነው
አድነው
አድነው ልሳሌ በዚህ ቴሌግራም ስልክ ላይም ቁጥር በዚህ ስም ነው የሚጠቀሙት።
አዎ፣ አዎ፣ በቴሌግራም ስልክህን ላክልኝ ብላችሁ ቴሌግራም ላኩ። transaction ተጽፎበት ከቴሌብር ትኬላቸዋለን።
እሺ ደንበኛችን ተስተካክሎ እንዳለቀ እናሳውቀውታለን። እሺ መልካም ምሽት።